ለኢትዮጵያ በቻልሆነ እኔ ባኮ ልርዳው።
ጤና ይስጥልኝ እንዴት አደርሽ?
እግዚአብሔር ይመስገን ምን ልርዳው?
ማሽናችን ኦክስጅን ተልተሎ በየሁለት ቀኑ ውስጥ ያልቅብናል እና የማሽን ብልሽት እንደሆነ እንዲታይልን ፈልገን ነበረ። ማለት አንድ አንድ በርሚል በጨረስንበት ተሎ ነው የሚያልቀው እና ለሱ የትኛው የትኛው እ?
ሳይዝ ነው? ትልቁ ነው?
እንትኑ ማሽኑ ኦክስጅኑ አዎ ትልቁ ነው።
በየሁለት ቀኑ ነው እየጨረሰቦት ያለው?
አዎ ተልተሎ የጨረሰብን ነው።
እሺ የቢጂአይ ቁጥሮትን ይንገሩኝ።
እሺ ዜሮ ዜሮ አርባ አምስት
ደንበኛችን አንዴ ትንሽ ጠብቅ።
እሺ
ዜሮ ዜሮ
አርባ አምስት አርባ አምስት ሀምሳ ሀምሳ ሀያ አንድ ሀያ አንድ ዜሮ አምስት
ዜሮ አምስት ይህ ቁጥር የ- የምንድን ነው?
TIN number
እሺ እሺ
ትንሽ ጠብቁኝ።
እሺ ዜሮ ዜሮ
ዜሮ ዜሮ አርባ አምስት ሀምሳ ሀያ አንድ ዜሮ አምስት